ጤና ይስጥልኝ በስፖርት ነው ባኮ የምንረዳው። hello
አሉ ስፖርት ነው ባኮ የምንረዳው።
የይለፍ ቃል ተስቶብኝ ነበር።
የይለፍ ቃል እም፣ login ማድረጊያ ስር የ forget password የሚል አለ፣ ወይም ደግሞ የይለፍ ቃል ይቀይሩ የሚል አለ
እም፣
እና የይለፍ ቃል መቀየር ይችላሉ።
አለ።
አዎ እሱ ጋር አለ።
okay፣ አዲስ account መክፈት ከፈለግሽ ሳ
እዛ ላይ ይመዝገቡ የሚል አለ።
አዎ፣ እዛ ገብቼ የሆነ ፓስፖርት ምና- pa- pass- password ምናምን የሚል ብሎኝ ነበርና እሱን ካስገባ በኋላ የሆነ ቁጥር አስገብቼ ነበር። የሆነ ታችኛው ላይ የሆነ እንትን የሚል አለ ሶስት አይነት አይደል ያለው?
ምን OTP የሚል ነው አዎ፣ ወይስ referral code የምትል ነው?
ያችኛዋ የ OTP ምናምን እንትን ነው።
OTP እሺ።
እዛ ላይ የሆነ ቁጥር አስገብቼ ነበር። ከዛ register ምናምን ካልኩት በኋላ የሆነ እንትን ምናምን ያለ እንዲ ያለኝ
በአዲስ ስልክ ነው ወይስ ከዚህ በፊት ተመዝግቦ ነበር?
በአዲስ ስልክ?
በአዲስ- በአዲስ ስልክ ነው።
እሺ ምን እንደሚሉት ወይ screenshot አድርገው ይልኩልናል ቴሌግራም ላይ።
እሺ
እሺ ቴሌግራም ስልክ ስልክ ልንጭ ጦት ያዙ